ठीक है ठीक है ठीक hello
አቤት ሰላም ነው?
እግዚአብሔር ይመስገን ፊሊስቶ ነው
ፍልስጦን
አዎ ፊሊስቶ ነው የደወሉት ምን ልርዳዎት
መረጃ ፈልገን ነበር።
እሺ የምን ነበር የፈለጉት አክሲዮን ሽያጭ የቤት ነው ወይስ አዲሱ አዎ፣ የቤት የቤት መረጃ እሺ ምን ላይ ነበረ ማስታወቂያችንን የሰሙት ቅድመ ክፍያ ሶስት መቶ ምናምን ተብሎ የተባለው አዎ አዎ ምን ላይ ነበር የሰሙት ማስታወቂያውን በሬዲዮ
ሬዲዮ ላይ እሺ አፓርትመንት ቤቶች ናቸው አሁን እኛ በሽያጭ ላይ ያለ ነው okay ቅድመ ክፍያቸው እርስዎ እንዳሉት ሶስት መቶ ሺህ ነው okay ቀሪውን በአስር አመት ነው ከወለድ ነጻ የምትከፍሉት የአስር አመት ሲባል አሁን አከፋፈሉ እንዴት ነው? በየስንት ጊዜው ነው?
እን በየወሩ ወይ በሶስት ወር በስድስት ወር በዚህን ያክል interval ውስጥ ነው መክፈል የምችለው እንደምትሉት የተለያየ የ payment ክፍያ አማራጮች ስላሉ እርስዎ በመረጡት ነው የሚሆነው። የት ሙሉ አካባቢ መረጃ ይሄን ሙሉ መረጃ አሁን ወደ ሜክሲኮ አካባቢ ሜክሲኮ አካባቢ ከሆኑ እኮ የልደታ ጋር አለን office እዛ ለምን ብቅ አይሉም የሽያጭ አማካሪዎች ልደታ አላችሁ?
የሚሰዱት አዎ ልደታ ጋር አለን እሺ፣ እናቴ ልደታ ፍርድ ቤቱ አካባቢ ትናንሽ መስኮቶች ያሉበትን ህንጻ አወቁት አዎ፣ ልደታ መርካቶ የገበያ ማዕከል የሚለው okay እሱ ጋር እዛ ብቅ ቢሉ ያለውን መረጃ ባለ አንድ መኝታ ቤት ስንት እንደሆነ ባለ ሁለት ባለ ሶስት site ኡ ጋርም ወስዶት እንዲያሳዩት ያለውን መረጃ ዲቴይሉን ያስረዱታል ወደዛ ብቅ ቢሉ እሺ፣ በጣም አሪፍ። በቃ መቶ የሚሆን እንደሆነ እሺ ስሞትም አልበል
እኔ አቶ አራርሳ እባላለሁ።
ማን አለ አቶ አራርሳ
ት- ትንሽ ድምፆ ተራቀ ምን አለ አራርሳ ኦሮምኛ ቃል ነው የጸግር ሲሆን እሺ አረርሳ አዎ።
እሺ እሺ መች መች እሺ፣ ሰላም ሁኚ። አመሰግናለሁ።
እሺ መች ነው የሚመቹት ወደ ኦፊስ ለመምጣት አ፣ ነገ ከሰዓት አካባቢ ልምጣ።
እሺ ይቻላል እሺ እደውልልዎታለሁ እኔም እሺ፣ እሺ ሰላም።
እሺ መልካም ጊዜ ሆንልዎት አዎ።